ሄሎ ጤና ይስጥልኝ። ቤስት ቤት
አብሮ ይስጥልን።
መጣዳ
ዳዊት አሶሳ።
እሺ ዳዊት
ቅዱስ ቅዱስ አይቼሎ የሚለውን እስቲ እንትን አድርግልኝ። አንሎክ አይከል ስንት አይከል ስንት ቁጥሩ
ቅዱስ አይከል ዜሮ ስድስት መቶ ዜሮ ስምንት መቶ ዜሮ ስምንት
መቶ ካሸር ስንት ስምንት ነው። cashier ዋል እሺ unlock ይደረጋል። እሺ
መቶ ስምንት ነው። ሰምቶኛል።
እሺ አዎ አዎ፣ ሰምቻለሁ። unlock ይደረጋል። ትንሽ ቆይተ ሞክረው ከአንድ ደቂቃ በኋላ እሺ እሺ